ነው።
hello፣ አቤት።
ሰላም ጤና ይስጥልን ቤት ቤት።
አሁን ደውዬ የነበርኩት ልጅ እሺ፣ ምን ነበረ?
መልስ ልመልስል ብሎኝ አለ አይቼው ቁጥሩን ልመልሰው የትኛው ነው?
ብሎኝ እ ሰማንያ ስምንት ዜሮ አራት አሁን ትኬት
እ፣ ምን የሚለው ነው ትኬቱ?
ጨዋታው ተካሂዷል። አሁን እኮ ሰምቶኛል ልጁ መሰለኝ ጨዋታው ተካሄደ በሀያ አራት ሰዓት ስለዚህ ሀያ አራት ሰዓት ሳይሞላው ወይ ጨዋታው ከተሰረዘ just suspended ሆኗል ጨዋታው። እ፣ ደራሹን የዛን odd ቀንሳችሁ መላክ ነው ያለባችሁ።
ሄሎ፣ አዘርዋይስ ጨዋታው ተካሂዷል። በሀያ አራት ሰዓት ተካሂዶ ግን ቻርጅ እ።
ተደርጓል ነው የተወሰነ እንኳን እሺ cashier code ኧን ትነግረኛለህ?
አስራ ስምንት ሰማንያ ስምንት ዜሮ አራት ስንት? አስራ ስምንት
ቁጥሩ
cashier code የምትላለች መጨረሻ ላይ እስኪ cashier cashier code ኧን ንገሪኝ ስላለ cashier code ውስጥ
መጨረሻ ላይ አለች።
እሺ የትኛዋ ነች cashier code ኧ? እሺ hello አስራ አንድ አስራ አንድ ሰላሳ ሶስት ሰላሳ ሶስት
አስራ አንድ አስራ አንድ ሰላሳ አምስት አስራ አንድ
ሰላሳ አምስት ሰላሳ አምስት አስራ ስምንት ሰማንያ ስድስት አስራ አይ ስምንት cashier code የምትለዋ አግኝቼዋለሁ። መጨረሻው 2C የሆነው ነው ticket ID ው እ እ ticket ID ው መጨረሻው 2C የሆነው ነው እንዳይሳሳት።
እሺ፣ አስራ አንድ ቆይ ሰላሳ ሶስት አስራ አንድ ሰላሳ አምስት ነው ticket cashier code ኡ
አስራ አንድ ሰላሳ አምስት አስራ ስምንት ሰማንያ ስድስት
እሺ፣ ቆይ ቅድም የነገርክኝ ሌላ ነው። እሺ አስራ አንድ ሰላሳ አምስት አስራ ስምንት ሰማንያ ስድስት
cashier code ነው ይሄ።
አዎ እሺ እሺ፣ አዎ አርሙልሃል። የትኛውን ጨዋታ ነው?
እ የትኛውን ጨዋታ ነው የምትለው?
የቢልባኦና የእንትን ጨዋታ የአትሌቲኮ ቢልባኦና ግራናዳ
ticket ኡ win ነው አይደል?
win ነው ቲኬቱ። እኔ እ፣ ደብል ቦይድ ቻንስ ነው ለምን የሰጠሁት ሆነብህ ነው?
እ void ለምን ሆነ ነው?
ሰባት መቶ ሰባ አምስት ነው የደረሰኝ አዎ፣ ዘጠኝ ሀያ ሆነ ሶስት ነዋ አዎ እኮ በሀያ አራት ሰዓት ውስጥ ተካሂዷል።
አዎ ጨዋታው ነው ተካሄደ መሰለኝ። suspend ከሆነ በኋላ
እ አዎ suspend ከሆነ- ከሆነ በኋላ
ጨዋታው የተጫወቱት በማግስቱ መቼ ነው?
ተደገመ። ጨዋታው ተጫወቱና ጨረሱት ተቋርጦ ማለት ነው።
okay፣ ሀያ አራት ሰዓት ሳይሞላ ነው የተጫወቱት።
አዎ
እሺ check ላድርገው። እሺ check አድርጊው አንቺ እኔማ check አድርጊው እሺ፣ አይ እኮ እኔ check ላድርገው ነው ያልኩት። ትንሽ ጠብቀኝ።
አዎ check አድርጊው